Hello ጤና ይስጥልኝ ቤተሰብ ራሄል ነኝ በኩል ልርዳው?
ይስጥልኝ አካውንቴን ችግር አጋጥሞት ነበር እና
ነበረ ስገረ
ከ CBE ብር ወደ betting ብር ገልብጬ ነበር እና እሺ
ከዛን total ኡን ሰው ደግሞ ምንም አልወጣልኝ ዜሮ ብር ይላል።
ከአካውንት ቀንሷል ከቤት ቤት አካውንት
አይ አልቀነሰም። ወደ ቤት betting አልገ- አልተገለበጠልኝም እንዲህ ገልብጬው ማለት ነው።
ከ- ከባንክ ወደ ቤት ቤት ነው ያልገባለ ከቤት ቤት ወደ ባንክ ነው
አረ ከ CBE ብር ማለት ነው እሺ ወደ ቤት ቤት ወደ- ወደ ቤት ቤት አዎ አሀ እሺ የ deposit message ኡ አለ አይደለ ከባንክ የተላከልህ እሱንም ልክ ያለው እኮ ቴሌግራም ላይ ልከህልናል አዎ ልኬ ነበር።
እሺ ምላሽ ሰጥተዋል ምላሽ አልተሰጠኝም። ከስልክ ቁጥር ተባልኩኝና ስልክ ቁጥሬንም አስገባሁ ምንም እሺ እሷ ነገር እሺ አይ አዎ እሺ ትንሽ ከስተምር ስለበዛ ነው እየመለስን ስለሆነ እዛ ላይ እንመልስልሃለን እሺ ትንሽ ጠብቀን ቴሌግራም ላይ እ አዎ ቴሌግራም ላይ እሺ እሺ ወንድም መልካም ቀን